ይሻልሻል አታርጊ ወይኔ hello
አቤት።
ሰላም ከችፕችፕ ነበር ምደውልዎት ዮሐንስ
እሺ። እግዚአብሔር ይመስገን።
ይቅርታ check ለማድረግ ነው ቅድም ላይ shirt አልመጣልኝም ብለው ነበር አይደል ለነገ እንዲመጣልዎት
አዎ እሺ exact ቦታው ጀሞ አንድ ነው
እኮ አዎ፣ ጀሞ አንድ okay በቃ እሺ እሺ እሱን check ለማድረግ ነው እናመሰግናለን እሺ እሺ፣ ችግር የለውም ችግር የለውም። thank you። እሺ መልካም ምሽት እሺ